ሄሎ
ሄሎ አቤት እ ወይዘሮ መታሰቢያ አዎ ሰላም ጤና ይስጥልኝ ከ STEM center ነበር የምደውልልሽ ከየት STEM STEM center እሺ እሺ ሰላም ነው አለሁ እግዚአብሔር ይመስገን እግዚአብሔር ይመስገን እ summer camp class ላይ ቅዱስ ልዑል ፊልሙናን ወስዶ ነበር አይደለ class አዎ ወስደው ነበር
አዎ እንዴት ነበር
መ- ጥሩ ነው ጥሩ ነው ማይ በቀደም ዕለት ቅዳሜ ዕለት ነበረ እንትናቸው ሰርቲፊኬት ምናምን የወሰዱት አዎ እ- አዎ ቅዳሜ ዕለት ነበር
አይ በጣም አዎ።
አሪፍ ስለዚህ ይሄ class ኣችን weekend ላይ ይቀጥላል እ፣ ከ October five ጀምሮ እሺ
so የመቀጠል ሀሳብ ካላችሁ placement እሺ።
እንዲይዝልሽ ነበረ
እሺ እሺ በይሄው ስልክ በዚሁ ስልክ ነው የምትገኙ ደውለን እናነጋግርሽ ይቻላል አዎ ደውይልን በቃ fine እሺ እሺ እደውልልሁኝ ያለው ነገር አሳውሻለሁ ይሄን ቅዳሜና እሑድ ማለት ነው hello hello hello ወይ አቤት አይሰማም
አቤት ይሰማል ይሰማል አሁን ይሰማል በቃ ቅዳሜና የቅዳሜና እሑዱን እንትን ብለን እንደውልላችኋለን ብዙ ስልክ እደውላለሁ ማን ልበል አንቺን ሄሎ ቅዳሜ
አው የቅዳሜና የእሑዱን class እም ብለን እ።
እንደውልልሻለን እና hello እኔ ትርፊት እባላለሁ እሺ እሺ በቃ እሺ እንደውላለን
ስለዚህ placement ላይ ያዝላችሁ
እም፣ አይ ተነጋግረን እንትን ብንል አይሻልም reservation ከመያዝ አይደል ነው እሺ እሺ ይችላል እንትን ይቻላል እንላለን እንደውለን የእኔ እናት
እሺ በቃ ልካችሁን እሺ።
እጠብቃለሁ እሺ እሺ፣ እሺ አመሰግናለሁ። መልካም እናመሰግናለን ቀን።
እሺ እሺ ቻው እሺ